ሄሎ ሄሎ
አቤት አይሰማም።
ይሰማል? ሄሎ ዶንኪዩ ነው የደወሉት።
አዎ ወጌሻ ታሪ ነበርኩና እና አማራጭ ሳል የደወልኩት እሺ ምን እንትን ነበር?
ቲም ውስጥ አልተመደብኩም ነበረ ስሙን አጣሁት። እ፣ ቴሌግራም ላይ አልተላከልኝም ምናለኔ ለዛ ነበር።
ምኑ
team እየደለደላችሁ ምን ነበር መሰለኝ። team ወጌሻ ተማሪ ነኝና team እየደለደላችሁ ስንተኛ ነበር ክፍል?
መሰለኝ።
ስንተኛ